Hello፣ ሰላም ጤና ይስጥልን። ቤት ቤት
ሰላም ነው አለን አለን። ሰላም ነው ይመስገን።
አለን አለን።
withdraw አድርጌ ነበር፣ እስካሁን ወደ ቴሌብር አልገባም፣ ቆይቷል።
ይሄ ነው ቤት ቤት ስልክ
አቤት ቤት ቤት ስልክ
ስልክ የዘጠና አራት ሰባ ስምንት
የደወልክበት ነው።
አብራት
ስንት ብር ነው?
አራት መቶ
ዛሬ ነው
ቢያንስ አንድ አራት ቀን ሆኗል። ባለፈው ሐሙስ ማታ ነው። በሳንቲም በነበረ እንትን አደረኩ።
እሺ፣ እሺ አንዴ ጠብቅ።